Anybody who's
የዘመዴ ባል እጅ ባይዳብሰን ለመታት ይላል የዘመዴ ባል ይባዳብሰ ኑሮ ለመታት ይችላል ቢሆናል እንጂ ፍጹም ሌላ ስቃይን ይችላል አንድ ሰው ብቻ የተወደቀ እናት ከሌለች ወንድም አካል ኑሮን ካረዳት የዘመዴ ባል ይባዳብሰ ኑሮ ልመታ ይችላል የዘመዴ ባል ይባዳብሰ ኑሮ ለመታት ይችላል አንሰ ጊዜውን ይፈጃል ሲዞት ይከራተት
Musoma, Musoma, Fengaula, Musoma, Musoma, Musoma, Fengaula, Musoma, Musoma, Fengaula, Fengaula, Fengaula, Musoma.
the Super City Band. Eh, man, I know. We will walk a ship. Hela, hela. Mama ta dina ma jibi ne cha mu don ma me ko ko ta si de su mu na ba kwe kwe. Hey. Aba da wala ni Super City. Pressure. Hela, hela. Mumude, mumude. Mumude, mumude. Onye Afro boy bi. No way I feel papa. Ọṣẹ guarantee shoe. Wáyà lu ọfọ ẹnu aṣọ kan hù. Ẹ̀wọ̀n mi ṣètò àwọn bẹ́ẹ̀ fa. Èyí sì jẹ́ mẹ́ ebó tẹ́lá. Jẹ́ mẹ́ rí tẹ́lá. Èyí sì bẹ́ máì kẹsà. Anada Mr. Bonwe. Rimane. Long John. Roy X. Anamọ Ankasa Jimmy. Ha! Long John. Eva, Eva. Fuck up, ha, shut up, ha, ha, ha. Eva, fuck up, ha, shut up, ha. Mumude, mumude. Mumude, mumude. Mumude, mumude. Onye Afro boy bia. Don't wear fell papa. Ọṣẹ guarantee shoe. Ewu ni ṣe tọ abẹ́fà. Ọṣẹ agbọ̀fún ẹni wọ́n so kàn. Èyí ti jẹ́ mẹ́tọ́ ni Taylor. Ah, William Taylor. Franklin Taylor. Another Sandra Taylor. Justin Adams. Tim Oliver. Acrofiana. Anamọ Akásọ̀rọ̀ X. Mumude, mumude. Enya Afro boy bia. No way I feel papa. Easy dem ebo Taylor. Henry Taylor. Osabute. Emmanuel Akunana. Philip Bata. Long John. eh. Easy Remakanda. Anama Kasara FC.
ኮራለኩንጂ አፈሯን ዘግኜ አንገቴን አልደፋ ኢትዮጵያዊ ሆኜ እመኝልሻለሁ ሁሌም ፍቅር፣ ሰላም ሰው እናቱን ወዶ አገሩን አይጠላም። እኮራለኩንጂ አፈሯን ዘግኜ አንገቴን አልደፋም ኢትዮጵያዊ ሆኜ እመኝልሻለሁ ሁሌም ፍቅር፣ ሰላም ሰው እናቱን ወዶ አገሩን አይጠላም። አክዶ ዘር ሃይማኖት ሳይልም የሚኖር ተዋዶ ሕዝብሽ ምን ቢሆን ነው ባዘን በደስታው የአንድነቱ ኪዳን ከቶም አይፈታው ከሞላው ማዕዷ ባታበላው ቆርሳ አገሩን በጸሎትም የለም የሚረሳ ታጋሽ ወደ ሰፊ ያደረ ለአምላኩ ጨዋ ነው አበሻ ይመስክር ታሪኩ ነገሥታት ያልፋሉ ዘመን ይቀየራል ኢትዮጵያዊ ሁሌም አንድ ሆኖ ይኖራል ነገሥታት ያልፋሉ ዘመን ይቀየራል ኢትዮጵያዊ ሁሌም አንድ ሆኖ ይኖራል እኮራለሁ እንጂ አፈሯን ዘግኜ አንገቴን አልደፋም ኢትዮጵያዊ ሆኜ እመኝልሻለሁ ሁሌም ፍቅር ሰላም ሰው እናቱን ወዶ አገሩን አይጠላም እኮራለሁ እንጂ አፈሯን ዘግኜ አንገቴን አልደፋም ኢትዮጵያዊ ሆኜ እመኝልሻለሁ ሁሌም ፍቅር ሰላም ሰው እናቱን ወዶ አገሩን አይጠላም አገሩ ላይ ሆኖ ቢቸገርም ቢያጣ ሳይፈልግ ግድ ሆኖ ተሰዶም ቢወጣ ኑሮን ለማሸነፍ ዘውትር የተጋም ኢትዮጵያዊነቱን ማንም አይዘነጋም። ከሞላ ማዕዷ ባታበላው ቆርሳ ሀገሩን በጸሎት የለም የሚረሳ ታጋሽ ወደ ሰፊ ያደረ ለአምላኩ ጨዋ ነው አበሻ ይመስክር ታሪኩ ነገሥታት ያልፋሉ ዘመን ይቀየራል ኢትዮጵያዊ ሁሌም አንድ ሆኖ ይኖራል ነገሥታት ያልፋሉ ዘመን ይቀየራል ኢትዮጵያዊ ሁሌም አንድ ሆኖ ይኖራል ነገሥታት ያልፋሉ ዘመን ይቀየራል ኢትዮጵያዊ ሁሌም አንድ ሆኖ ይኖራል። ነገሥታት ያልፋሉ፣ ዘመን ይቀየራል። ኢትዮጵያዊ ሁሌም አንድ ሆኖ ይኖራል።
አለም ከሌላ ከሌለ ሌላ ከሌለ ሌላ ከሌለ ሌላ ከሌለ ሌላ Let's go! Great listen at the place alongside Ed and Tata from Nigeria straight down to Ethiopia. Got a good girl and you love her well, well. Put your hands in the air. If you got a good man and you love him well, well. Put your hands in the air.
Yeah.
just a few now. Yummy, yummy, jai, jai. You know easy, eh? To find a woman so fine as you, eh? Ah, like bread and butter, eh? We go stick together. We go to love one another. Ain't no other. Ain't it
ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባህሎ በሰላም መጣችሁ። የፍቅር የሰላም የደስታ ያድርግላችሁ። ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባህሎ በሰላም መጣችሁ። ከፍ ይበል ባንዲራው ፍቅር መግለጫችሁ ኩራት ኩራት ተሰማ ውስጤ በባንዲራው በማንነቴ ተሰብስቦ ሲጨፈርማ ባህላችን በዓለም ሲሰማ ኩራት ኩራት ተሰማ ውስጤ በባንዲራው በማንነቴ ተሰብስቦ ሲጨፈርማ ባህላችን በዓለም ሲሰማ ኦሆ በምች በመታ ያዞን ጫወታ ባህላችን ይድመቅ እንጨፍር በስክስታ አንድነት በፍቅር በሉ እንሰባሰብ ስኑን ያምርብናል ልክ እንደ ቤተሰብ ቋንቋችን ቢለያይ እንደየመልካችን ኢትዮጵያዊነት ነው ለእኛ አንድነታችን ባንዲራው ነውናን ለእኛ አንድነታችን ባንዲራው የታበረ ባንዲራው የታበረ ባንዲራው የታበረ ባንዲራው የታበረ
ያችን እንዴት የምረ
ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባህሎ በሰላም መጣችሁ። የፍቅር የሰላም የደስታ ያርግላችሁ። ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባህሎ በሰላም መጣችሁ። ከፍ ይበል ባንዲራው ፍቅር መግለጫችሁ የተስፋ ቃል የገባልሽ ደርሶችሽን እስክታንሽ ፍቅር ሰላም ከኛ የለ በአንድነት ሁሌም ያኑረን የተስፋ ቃል የገባልሽ ደርሶችሽን እስክታንሽ ፍቅር ሰላም ከኛ የለ በአንድነት ሁሌም ያኑረን ባይምች በመታ ያዙን ጫወታ ባህላችን ይድነቅ እንጨፍር በስክስታ በአንድነት በፍቅር በሉን ሰባሰብ ስኑን ያምርብናል ልክ እንደ ቤተሰብ ቋንቋችን ቢለያይ እንደየመልካችን ኢትዮጵያዊነት ነው ለእኛ አንድነታችን ባንዲራው ነውናን ለእኛ አንድነታችን ባንዲራው ባንዲራው ባንዲራው ባንዲራው ባይምቺ በምታ ያዙን ልጫወታ ባህላችን ይድነቅ እንጨፍር በስክስታ እንደት በሸማ እስኪ ልድመቅበት ባንዲራውን ይዤ ኩራት ላሳይበት ባንዲራውን ይዤ ኩራት ላሳይበት ባንዲራው ባንዲራው ባንዲራው ባንዲራው ባንዲራው ባንዲራው ባንዲራው ባንዲራው
ሄደሽ ልምጣ እንዳላልሽ ለምን ልመለሳልሽ ሰው አገባ አይደላሽ ሄደሽ ልምጣ እንዳላልሽ ሄደሽ ልምጣ እንዳላልሽ ብለሽ ልምጣ እንዳላልሽ ሄደሽ ልምጣ እንዳላልሽ ለምን ልመለሳልሽ ሰው አገባ አይደላሽ ሄደሽ ልምጣ እንዳላልሽ ሄደሽ ልምጣ እንዳላልሽ ሄደሽ ልምጣ ልምጣ ምነው ፋንታ ሆነሽ በሄደሽ እንደዳልሽ ሄደሽ ልምጣ እንዳላሽ ለምን ልመለሳሽ ሰው አገባ አይደላሽ ሄደሽ ልምጣ እንዳላሽ ዳግም ልሂድ ብለሽ ከምትይ ናፈቀኝ ተይ አትሂጂ ብለሽ ድሃ ፍቅር አለኝ ደርሶ መልሱ አድካሚ ነበር አይተሽዋ ለምን ልመለስ አልሽ አንዴ እኮ ናፍቀሻል
Thank you. ሁሉን ትተህ ንቃዋ ካለኝ በጊዜ መተህ አታስጨንቀኝ፣ አትጨናነቅ። ይልቅ አሁና ይብቃኝ መናፈቅ። ጀነን ጀነን ጀነን ምንድነው መጀነን? እንዳታጣኝ ኋላ ጋብዘህ ሄደ ሌላ ኩራት ኩራት ኩራት ኩራት ላይሆን እራት እባክህ አታመንታ ድረስ ዛሬ ማታ ማታ ማታ ማታ ናልኝ ዛሬ ማታ ማታ ማታ ማታ ለሳቅ ለጨዋታ ማታ ማታ ማታ ናልኝ ዛሬ ማታ ማታ ማታ ማታ ለፍቅር ድምታ
Thank you.
ቀንቼ ሳላቋር ሳላልፍ ያንን ተራራ አፌ ማያወራ ማንቼ ሳላቋር ሳላልፍ ያንን ተራራ አፌ ማያወራ እህል ውሃ ማያሻኝ ሳናየውን አይኗን የወሎ ይሄዋን እህል ውሃ ማያሻኝ ሳናየውን አይኗን የወሎ ይሄዋን አላውቀውም ብዬ አልደናገርም አልደናገርም እንግዳ ለማልመድ አይጠረጠርም አሃ አይጠረጠርም ኮምቦልቻና ደሴ ድፍኔ ወሎ ሰው አሃ ድፍኔ ወሎ ሰው ማናህናው ድግስ እንብላ እንጠጣ ነው አሃ እንብላ እንጠጣ ነው ከተቀበለኝ የውሎ አድራው ከተጎነጨው ቡርቅናዋው ማነው ሊያወጣው ልክ እንደ ስንቅ ሳበው ከወንድ ያገጣለው ማነው ሊያወጣው ልክ እንደ ስንቅ ሳበው ከወንድ ያገጣለው ማንቼ ሳላቋር ሳላልፍ ያንን ተራራ አፌ ማያወራ ማንቼ ሳላቋር ሳላልፍ ያንን ተራራ አፌ ማያወራ እህል ውሃ ማያሻኝ ሳናየውን አይኗን የወሎ ይሄዋን እህል ውሃ ማያሻኝ ሳናየውን አይኗን የወሎ ይሄዋን ሊፈትነው አቅሜን ጠመዝማዛው መንገድ አሃ ጠመዝማዛው መንገድ ወደ ኋላ ልልም ጥሼው ሳልራመድ አሃ ጥሼው ሳልራመድ አልቀር ደርሳለሁ ማምሻዬ ደሴ ላይ አሃ ማምሻዬ ደሴ ላይ የሚናፍቀኝን ዛጎ ላይ ነሽ ላይ አሃ ዛጎ ላይ ነሽ ላይ ከተቀበለኝ የወሎ አድራው ከተጎነጨው ከሐይቅ ውሃው ማሰው ሊያወጣው ወረ ባሞ ከሳበው ወረ ኢመን ከጣለው ማሰው ሊያወጣው አምባሰልን ከሳበው ላሊበላ ከጣለው ኧረ ማሰው ሊያወጣው ወረ ባቦ ከሳበው ወረ ይመን ከጣለው ኧረ ባሰው ሊያወጣው አምባሰልን ከሳበው ላሊበላ ከጣለው
Yeah. Ah. በስደተኝነት ርቀሽ ሄድሽው አድራሻሽ ጠፋብኝ፣ ወዴት ነው ያለሽው? Yeah.
በስደተኝነት የሄድሽውን የእኔ ከዳተኛ መች ተሰናበት የት ይሆን ያለሽ አድራሻሽ አድራሻሽ ጠፋብኝ ተስፋ የሚያስቆርጥ ምንም አልነገርሽኝ ያለሽበት ቦታ ምን ያህል ብርቅ ነው ይዳል ጊዜ የተለያየ ነው ምንጊዜም በሐሳብ ልበረጋምና ድምፅሽን አሰሚኝ መንፈሴ እንዲጸና ምንም ብትርቂ ከኔ ተለይተሽ ከፊቴ ይመጣል ጨዋታ እንዳሳቅሽ ቀንም ሆነ ለሊት ከማዘን በስተቀር ክፉም ሆነ መጥፎ ምንም አልናገር ያለሽበት ቦታ ምን ያህል ብርቅ ነው ይዳል ጊዜ የተለያየ ነው ምንጊዜም በሐሳብ ልበረዳምና ድምፅሽን አሰሚኝ መንፈሴ እንዲጸና
Ah, Liz Mikael. Yeah. Dave. Hune, Hune. Yeah. Ah, ah. ስትሄጂም አላዩሽ ስትመጪም አላዩሽ ምኑ ላይ ቆመሽ ነው የጠፋው አድራሻሽ ለዝጌሩ ሰላምታ ለማይጠገብሽ ምን ይልሽ ነበር ሃ፣ ደና ግቢ ብልሽ ባለሽበት ቦታ ከፋሽ ወይ ደላሽ ልወቀው ንገሪኝ ሃ፣ እንደምን ከረምሽ ወዳጅ ለወዳጁ ብርቱ መድኃኒቱ ስትደክሚ ደጋፊ ስታዝኝ ካንጀቱ ባታቂው ነው እንጂ ሃ፣ አድራሻሽ መጥፋቱ ግን ምንስ ብንራራቅ አይ ልቤስ ካንቺ አይራቅ ሃ።
ምንም ብንራራቅ ባንገናኝም Yeah.
የተጫወትንበት ቀን አይረሳኝም ሰ- እኔም አረሳሽም አትርሽኝ Ah.
ፀሐዩ ሳጠልቅ ነይልኝ አንድ ጊዜ ምንም ብንራራቅ ባንገናኝም Yeah.
የተጫወትንበት ቀን አይረሳኝም ሰ- እኔም አረሳሽም አትርሽኝ Yeah.
ፀሐዩ ሳጠልቅ ነይልኝ Yes.
አስታውሳለሁ